አምጣላታለሁ
hello
hello hello ደህና hello፣ ዋላችሁ?
አቤት። ሰላም ጤና ይስጥልን። ሰላም አለ።
ያ ወይ refund ላኩልን እ ምንም ነገር አልመጣልንም። ምንድን ነው
በዚህ ቁጥር order
አዎ ቁጥሩ ይታይሻል
ማታ ደውሎ ያልባ- እ እ ማታ ደውሎ ያልባ- ይቆራራል ምን አለ
ማታ ላይ ተደውሎሎት ነበር ይመጣል ተብለዋል።
አዎ ባለፈው ይመ- እንትን ቅዳሜና እሑድ ብላኝ በቃ ቀረ። refund ም ብላኝ ነበር ምንም ነገር ስንት ኪሎ ነበር? ስንት ኪሎ ነበር?
ስድስት ኪሎ ስንት ኪሎ ነበር ፓፓያ?
ስድስት ኪሎ ስድስት ኪሎ ስድስት ኪሎ ነው። ሙሉ ስድስት አልተቀበሉም።
አልተቀበልኩም።
ብሩን refund እናድርግሎት። ይቅርታ አዎ ስለጠየኩ።
አዎ እ?
አዎ refund ይደረግ መሰረት ኃይሉ ብር አይደለ?
አዎ መሰረት ኃይል በሚል refund ይሻላል በቃ እሺ ሌላ ቀን እሺ አንጻር እሺ ብሎታል። እሺ እሺ እሺ ምን በእንትኑ ከበላሽ ነው